ሄሎ ሄሎ ቤት በረከት እንትን ሪሰርች አደረከው እንዴ? አየኸው አሁን ተስተካክሏል ብለው ነበረ። ተስተካክሏል ብለው ነበር ቅድም የነገርከኝ የሰዓቱ ልዩነት።
ኦኬ ሰዓቱ ልዩነት አዎ፣ እዛ አዎ።
ይሄ ከይረ ነው።
አ- አይ ኖ ኖ ሼል አልነበር ያልከኝ?
አዎ ተስተካክሏል።
የጃሩ አዎ ይህ ጃሩ።
ልጁ ተመሳስሎ ያኛው ይለያያል ብለኝ ነበር ቅድም።
አዎ አዎ አዎ እሱ እሱ እሱ ማለት ነው።
አዎ ቼክ ተስተካክ- ላድርግልሽ።
አዎ ተስተካክሏል ብሏል። ምን ታደርገዋለህ? የ cashier ኡንም የቲቪውንም restart አድርጉት። እሺ ላግ- ዝጉትና እንደ አዲስ ክፈቱት።
እሺ እናቴ። እሺ አ- ካልተስተካከለ መልስ ደውልለን።
እሺ እሺ። አሁን መሽቷል። ቦታው ትንሽ ራቅ ስላለ ጠዋት እንሞክር።
ችግር የለውም ሞክሩና ካልተስተካከለ ጠዋት አሳውቁ።
እሺ እናቴ።
እሺ፣ እሺ Thank you።
እናቴ። እሺ